ሄሎ ሄሎ ሰላም ነው ሄሎ ሰላም ነው?
እህ፣ በቋረጠ አዋርታ ነበር ተቋረጠ።
እ? አዎ።
ተቋረጠ። አሁን እያዋራን ነበር እና እ፣ ስጣት ስጣት እስኪ አይ እንደዚህ እንደ- እንደዚህ ብላኝ ነበር ስልክ እኮ።
ሀይል ይበልህ በሌላ ስልክ ሀይል ይበልህ እና ላክልኝ ብላኝ ነበርና ግን ስልኩ አላክልኝ አላክልኝ
እኮ ግን እሷ ምን አለች መሰለ አሁን ወጣ ነው ግን እሷ ምን ያለችው እ፣ ሀይ ብላሃለች በቴሌግራም እዚህ ቁጥር ነው በሰላሳ ቁጥር አይ አላለችኝም እኮ በ- አላለችኝም እሺ፣ እንደ አዲስ እኔ ይልሃል ነው በዚህ በሰላሳ በቃ ቴንክ ዩ ቴንክ ዩ ወንድሜ እንደዛ ብለ- ብላኝማ አይ አላለችኝም ሄሎ ሄሎ ወንድሜ አባ።
ሄሎ በዚህ ቁጥር ነው በሰላሳ ዘጠኝ ቁጥር ነው ሀይ መለስ
አዎ መጨረሻው አርባ አንድ ነው አዎ አርባ አንድ አዎ መጨረሻው በቃ።
ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ስምንት አርባ ሶስት አርባ አንድ እሺ እሺ ወንድሜ እሺ እሺ እሺ ልክልሃል